ጤና ይስጥልን። ቤት ቤት ቤቲ ነው የምንወደው።
ሞገስ ነኝ ማ ከስራዬ።
እሺ ሞገስ፣
ቆይ የስፖርቱ ኳስ እንትን የተበላ ነው ሳንቲም እንዲገባልኝ ነበር ወደ አካውንቴ ማለት ነው።
ወደ ኤጀንቱ ነው አ ወደ ኤጀንት አካውንት ገብቶ ብሩን ወደ እኔ አካውንት ብሩን በካሽ እንዲልኩልኝ ነበር ለከስተመር የምንከፍል ማለት ነው።
ፋይናንስ አናገርካቸው?
አዎ አናግራቸው ነበረ። እንትኑ ብሩ cashier ላይ ነው ያለው።
እኮ withdraw አድርጎ ወደ agent።
ሞክሬው ነበረ እምቢ አለኝ።
እሺ የ AnyDesk ላክል።
ቴሌግራም ላይ ልክልሻለሁ።
እሺ አየዋለሁ። እሺ ሞገስ accept አስር ይለኛል።
እሺ እሺ